ሄሎ ጤና ይስጥልን ችብችብ
ሰላም ነው።
ሰላም ቅድም ደውዬ አሳውቅሻለሁ ብለሽ ነበር ነው ደውዬ ነበር።
ነበረ ይቅርታ
ቆየ ትእዛዝ ነበረኝ ሶስት ቀን ትናንት እመጣለሁ ብሎ ተሳስተን ነው ምናምን ብለውኝ ነገ እናመጣለን ብለውኝ ነበር።
የድራይቨር ይወል ላሳውቅሽ።
ታተኑታል ዛሬ ደውለው
አይደለም ቅድም ደውዬ ነበር እና ቆይ የያዘው driver እንትን ብዬ በስልክ ደውዬ አሳውቅሻለሁ ተብዬ ነበር።
ቆይ አስቤዛው ደግሞ ፈጭን ያሉ location
አዎ ቆየ ፈጬ አስራ አራት
እሺ ስልክ ቁጥር ልንገሩት ይደውሉለት
እሺ ዜሮ ዘጠኝ ሀምሳ ስድስት
ቢራ ዜሮ ዘጠኝ ሀምሳ ስድስት
ሄሎ ሄሎ አይሰማም
ዜሮ ዘጠኝ ሀምሳ ስድስት
እሺ ሰላሳ ዘጠኝ
እሺ ዘጠና ስምንት
ዘጠና ስንት ስም- ዘጠና ስምንት አርባ ሰባት
ዜሮ ዘጠኝ ሀምሳ ስድስት ሰላሳ ዘጠኝ ዘጠና ስምንት አርባ ሰባት
አዎ በረከት ይባላል ይደውሉለት
እሺ እሺ እሺ እናመሰግናለን መልካም ምሽት